ሄሎ
ሌላ ጤና ይስጥልኝ። እባክዎትን መላክ ጥያቄ ነበር። ትኬት እየተሰባሰቡ ነው፣ ግን ልጫወት አልቻልኩም። ልመልስና ልጠየቅ አልቻልኩም።
የመቶ ሰከንድ ነው ወይስ የቴሌቪዥን ነው?
እ?
የቴሌቪዥን ነው?
አዎ ትኬት የሚመጣው
እሺ ምንድን ነው እምቢ ምንድን ነው እምቢ ያሉት? ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ልከው
እሺ፣ በዛ ልሞክር።
አዎ ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ይልኩና ከዛም ሶስት ቁጥር ለመጫወት ሚል ይመጣሉታል። ግልጽ እንዲሆኑለት ሰባት ቁጥር አማርኛ አለ። ሰባት ቁጥር አማርኛ ያርጉና
ጆንሰን ሳምንት ሄሎ አቤት
እና በዛም አልመጣም ብሎ እንዲህ ብሎኛል።
ይ- ይመጣል። ኧረ ምንም ይመጣል። በደንብ ሞክሩት። ኮከብ ዘጠኝ ዘጠኝ ሰማንያ አምስት መንሰላል ነው ልከው ከዛ አንድ ሁለት ሶስት እያለ ይመጣሉታል። ሶስት ቁጥር ለመጫወት ሚል አለ።
ሰማንያ ሰባት ነው ሰማንያ አምስት
ዘጠኝ ሰማንያ አምስት መንሰላል አዎ
እሺ፣ ኮከብና ዘጠኝ ሰማንያ አምስት ማለት ነው።
መሰላል መሰላል ብለው ይላኩ መጀመሪያ። ከዛን ይመጣሉታል። ሶስት ቁጥር ሶስት ቁጥርን ይንኩት። ከዛን አንድ ቁጥርን እየነኩ ድሎትን መሞከር ነው። ሶስት ቁጥርን ከነኩ በኋላ
እሺ እሺ፣ ቴንኪው